ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና
ሄሎ ሄሎ አይሰማም?
አቶ ያሬድ ግርማ አይ፣ ይሰማኛል። ያሬድ ግርማ ኖት? እሺ አዎ።
ከቢፕልስ solution ድርጅት ነበረ የምደውልልዎት።
ሰላም?
ሄሎ
ሄሎ ቢፕላስ እሺ
ድርጅት አዲስ አገልግሎት ሰጪ
ድምፅ ወረደጣል ካሪዎች ላይ ያለ
ሄሎ ሄሎ ይቆራረጣል።
አሁን ይሻላል። ቅድም ሄሎ።
ይቆራረጥ ነበር። ሄሎ
እሺ እ፣ የምደውለው ከ transportation ሰጪ ተቋም ነው ዊፕላስ እሺ።
እንባላለን እና ተሽከርካሪዎች ለየት ያለ ነገር ይዘን መተናል።
እሺ
ያ ምንድን ነው ድርጅታችን ከእያንዳንዱ trip አስር percent የሚቆጥብ ሲሆን ከዛ ላይ አራቱን percent መልሶ አሽከርካሪዎች የሚቆጥብ ይሆናል።
እሺ ይህንን የሚያደርግበት ዋናው ምክንያት አሽከርካሪዎች አሁን የሚገባቸውን ጥቅም እያገኙ ነው ብሎ አያስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ማቆች ስለሌላቸው ይህንን በጋራ የሚገቡበትና አቅም የሚፈጥሩበት ስርዓት ነው የመጣ ነው።
እሺ እንዴት አዩት ሀሳባችንን?
አሪፍ ነው። ጥሩ ነው።
ሄሎ ሄሎ ጥሩ ነው። ሰምቻለሁ። ሄሎ ሄሎ ሄሎ ሰምቻለሁ። አሪፍ ነው።
ሄሎ አሁን ይሰማል?
አዎ ይሰማል።
ሄሎ ሄሎ አይሰማም?
እሺ አስወገዱትና ከኛ ጋር መስራት ከፈለጉ አሁን ላይ ስራ ስለጀመርን ከ Play Store ወይ እሺ ከ Play Store ወይ ከ App Store ላይ ይሰማኛል።
እሺ ሄሎ ከ Play Store ወይ